ሰላም ጤና ይስጥልኝ ቴሌብር
ዘጠኝ ሰማንያ አምስት ወደ ስልሳ አምስት ሰማንያ ሰባት
አ የቴሌቪዥን game ላይ ግልጽ ያልሆነ ነገር ካለ ማንኛውንም አይነት ጥያቄ እንዲጠይቁ ነው። አዎ ግልጽ ያልሆነ ነገር ካለ ደውለው ያሳውቁን ኮከብ 985 መሰላል ብለው ደውለው እርስዎ game ኦቹን ይጫወቱ ኮከብ 985 መሰላል